hello፣ አቤት። አብሮ ይስጣል።
ሰላም ነው።
እግዚአብሔር ይመስገን።
information ሰምቼ ነበር እና እናንተ ጋር ምን?
እሱ ሙሉ መረጃ በሰጪ ብዬ ነበር። ከዚህ ከአፋር ክልል ነው የምደውልሽ።
እሺ
አ
እ
እና እንትን ደ- እንትናችሁንስ እንዴት ነው ማ- ፕሪፎርማችሁን form ኣችሁን እንዴት ነው ማየት የምችለው ማግኘት የምችለው?
ምን የመኪና መረጃዎች ነው?
አዎ አዎ ማሊባባ dot net ብለህ join አድርግ።
ማሊባባ አዎ dot net።
okay። ፌስቡክ ላይ አለ
ቴሌግራምም ፌስቡክም ላይም አለ ማሊባባ dot net።
አየሽ thank እሺ እሺ